Hello.
አቤት።
ጤና ይስጥልኝ።
አብረው ስትለኝ ሽልማቱ ምንድን ነው የሚያገኘው? በሁለት ብር
ም፣ ትኬት ወይም coin። ትኬት ማለት የእድል ጨዋታ መሞከሪያ ነው። coin ደግሞ ጥያቄና መልስ መመለሻ ነው።
Okay፣ ticket የ- የምን የ data
አይደለም። ትኬት ማለት የጌም መጫወቻ ማለት ነው። እድሎትን መሞከሪያ ማለት ነው።
ኦኬ፣ እሺ።
እሺ።